መዝሙር ሰባ ወስምንቱ እግዚኦ ቦኡ አሕዛብ ውስተ ርስትከ ስለ መቃብያን ተናግሮታል የመቃብያን ዘሞዓብ የመቃብያን ዘብንያሚ ልጆችም ነገር አለበት አቤቱ እለ አንተ ያኮስ ወደ ርስትህ ወደ ኢየሩሳሌም ገቡ ዋርኮሱ ጽርሐ መቅደስከ መመስገኛህ የምትሆን ኢየሩሳሌምንም አሳደፉ ስዕለ ፀሐይ አቁመው መሥዋዕተ ሪያ ሰውተው ነው። ወረሰይዋ ለኢየሩሳሌም ከመ ልደታ አቃቤ ቀምህ ኢየሩሳሌምን እንደ ተክል ጠባቂ ጎጆ አደረጓት። ፍሬዋን ካነሣ በኋላ አቃጥሎት ይሄዳል። እነርሱም ገንዘቧን ዘርፈው ሰውን ማርከው ቤተ መቅደስን አቃጥለው ሂደዋልና ይህስ አይደለም እነርሱ አላቃጠሉም ብሎ ተክል ጠባቂ ፍሬዋን ካነሣ በኋላ ባዶዋን ጥሏት ይሄዳል። እነርሱም ገንዘቧን ዘርፈው ሰውን ማርከው ሄደዋልና አንድም እግዚኦ ቦኡ እለ መኮንነ ሞዓብ ወደ ርስትህ ወደ ኢየሩሳሌም ገቡ ዋርኮሱ መመስገኛህ የምትሆን ኢየሩሳሌምን አሳደፉ። ወረሰይዋ ኢየሩሳሌምን እንደ ተክል ጠባቂ ጎጆ አደረጓት። ይህስ እንደምን ነው ቢሉ መኮንነ ሞዓብ ኢየሩሳሌም ገብቶ እንደ ቃልቻ ድምፅ አሰምቶ ሰውን ማርኮ ገንዘቡን ዘርፎ ሲሄድ መልአክም ቢሉ ያልታወቀ ነቢይም ቢሉ ነቢየ የማትም ቢሉ ተፈሳህ በብርሃነ አሐቲ ሰዓት ወድኅረ ሀሎ ይትበቀለከ አምላከ እስራኤል አለው። ምን ላድርግ አለው። ተመልሰህ በእስራኤል ፈጣሪ እመን አለው። አምኖ ለኢየሩሳሌም ለሕፃናቱ ሕፃን ለሽማግሌው ሽማግሌ መምህር ይዞ ሂዶ በኢየሩሳሌም ልክ ቤተ መቅደስ አሰርቶ ኢየሩሳሌም ዘሞዓብ አሰኝቷታል። በሚሞትበትም ጊዜ ሲላስ፣ አበያ፣ ፈንቶስ የሚባሉ ሶስት ልጆች ነበሩት። አስጠርቶ ልጆች ፈጣሪያችሁን ካዱ፣ ለጣዖት ስገዱ የሚል ቢመጣ ፈጣሪያችሁን አትካዱት፣ በሃይማኖታችሁ ሙቱበት፣ ከእስራኤል ፈጣሪ በቀር ሌላ ፈጣሪ የለም ብሏቸዋልና እንዲህ አለ። አንድም እግዚኦ ቦኡ እለ ፂሮ ጻዕዳን ወደ ኢየሩሳሌም ገቡ ዋርኮሱ ኢየሩሳሌምን አሳደፏት። ይህስ እንደምን ነው ቢሉ ሀምሳ በአምሳለ ዕደው ሀያ በአምሳለ አምስት ጣዖት አስከትሎ መጣ። ወአርጉ ውስተ እዙዝ ደብር ይላል። ከተራራ ላይ ወጥተው እንደ አንበሳ ተገርመው ተቀመጡ። በከተማ ያሉት ዘመዶቻቸውን መከራ አጸኑባቸው። ስታመጡ እነሱን አምጡ እያሉ ሂደው ውጡልን አሏቸው። ወአርአዩ ገጾም መንገለ ምስራቅ ይላል። ፊታቸውን ወደ ምስራቅ አዙረው ጸለዩ። ሁለት መላእክት ሆነው ሲወርዱ አንዱ አንዱን በሰይፍ ሲመታው ለዚያ የብርሃን አክሊል ሲወርድለት አይተዋል። ወዲያው አንትሙ ሲላስ ወአብያ ወፈንቶስ ሀለወክሙ ከመዝ ትትኮነኑ ብሏቸዋል። በሰማዕትነት ሙቱ እንጂ ሲለን ነው ብለው ከድመት ጠጉር ልመው ወርደዋል። እርሱም ተቀብሎ በበትረ መሐፒል አስመትቶ በማኅቶተ ቁድ አቃጥሎ ለለማዳ አንበሳ አሳልፎ ሰጥቷቸዋል። አንበሳውም ለሰማዕታት ሰግዶ ከሱ ወገን ሰማንያ ሰው አጠፋ። ከዚህ በኋላ ዘመዶቻቸው እንፍታችሁ አሏቸው። ለሰማዕትነት ሳንደርስ አይሆንም አሏቸው። እሱም ቦኑ ዘተሄረውክሙ ይላል፣ የተመለሳችሁት መመለስ አለን አላቸው። እንቢከ አንመለስም አሉት። በሰይፍ አስመትቶ ቀን ለአዕዋፍ ሌት ለአራዊት ይብሏቸው ብሎ አስራ አራት ቀን አስጥሏቸዋል። የማይበሏቸው ሆነ። ከባህር አስጥሏቸዋል። የማያዘቅጣቸው ሆነ። እሉ እደው አብከዩኒ በሞቶሙ እምህወቶሙ ብሏል። ከዚህ በኋላ ሰይፍ ሰይፋቸውን መዘው ታዩት። ወጎየ ንጉሥ እማዕዘን እስከ ማዕዘን ይላል። ምን ላድርግ አላቸው። ከክፋትህ ትመለስ እንደሆነ ተመለስ እንጂ ሌላ ምን ሌላ ምን እንልሃለን አሉት። ደጋግ ሰዎች አስገድያለሁ ቅበሩ ብሎ አዘዘ። መላእክት ሰውረዋቸዋል። አንድም የመቃቢስ ዘብንያሚን ልጆች ለጣዖት ስገዱ ፈጣሪያችሁን ካዱ አላቸው። አይሆንም አሉት። በበትረ መሀፒል አስመትቶ በማሂቶተ ቁድ አቃጥሎ በሰይፍ አስመትቶ ቀን ለአእዋፍ ሌት ለአራዊት ይብሏቸው ብሎ አስራ አራት ቀን አስጥሏቸዋል። የማይበሏቸው ሆነ። ከባህር አስጥሏቸዋል። የማያዘቅጣቸው ሆነ። እሉ እደው አብከዩኒ እምሕይወቶሙ በሞቶሙ ብሏል። ከዚህ በኋላ ሰይፍ ሰይፋቸውን መዘው ታዩት። ወጎየ ንጉሥ መዓዝን እስከ መዓዝን ይላል። ምን ላድርግ አላቸው። ከክፋት ትመለስ እንደሆነ ተመለስ እንጂ ሌላ ምን እንልሃለን አሉት። ደጋግ ሰዎች አስገድያለሁ ቅበሩ ብሎ አስቀብሯቸዋል። ወረሰይዋ ኢየሩሳሌም ዘመኮንነ ሞዓብን እንደ ተክል ጠባቂ ጎጆ አደረጓት አለ የተመቸ ወረሰዩ አድንቲሆሙ ለአግርቲከ መብልአ ለአዕዋፈ ሰማይ ወስጋሆሙኒ ለጻድቃኒከ ለአራዊተ ገዳም ወረሰዩ አብድንቲሆሙ ወስጋሆሙኒ ለአግብርቲከ ወለጻድቃኒከ መብልአ ለአዕዋፈ ሰማይ ወለአራዊተ ገዳም ብለህ አቅና። የባለሟሎችህ የወዳጆችህ የመቃብያንን አስከሬናቸውን ስጋቸውን ቀን ለአዕዋፈ ሰማይ ሌሊት ለአራዊት ምግብ አድርገው አንድም ይብሏቸው ብለው ሰጡ። ወከአው ደሞም ከማይ አውዳ ለኢየሩሳሌም በኢየሩሳሌም አደባባይ እንደ ጎርፍ ደማቸውን አብዝተው አፈሰሱ። ወሃጡ ዘይቀብሮም አጥቦ ገንዞ አጥፎ አጎናጽፎ የሚቀብራቸው አጡ። በአልዓዛር ጊዜ ያሉ እንደሆን ስለ ብዛታቸው ሳይቀበሩ ቀርተዋል። በመቃቢስ ዘሞዓብ ጊዜ ያሉ እንደሆን መላእክት ሰውረዋቸዋል። በመቃቢስ ዘብንያም ያሉ እንደሆን አስራ አራት ቀን ሳይቀበሩ ሰንብተዋልና ወኮነ ጽዕለተ ለጎርነ ለጎረቤቶቻችን ለሙዓብና ለአሞን መሰደቢያ ሆን። ሰሐቀ ወስላቀ ለአርያሚነ ይልቁንም በእኛ አውራጃ ላሉ ሰዎች ፈጽመን መዘባበቻ ሆን። እስከ ማእዜኑ እንከ እግዚኦ ትትመአ ለዝሉፉ አቤቱ፣ እስከ መች ድረስ ፈጽመህ በእኛ ትፈርድብናለህ? ፈጽመ የምትፈርድብን እስከ መቼ ድረስ ነው? አንድም በእነሱ እስከ መች ድረስ ፈጽመህ አትፈርድባቸውም? ወይነድር ከመ እሳት ቅንዓትከ ለአምላክነትህ ቀንተህ ያመጣኸው መቅሰፍት እስከ መች ሲነድብን ይኖራል? የሚነድብን እስከ መች ድረስ ነው? አንድም በእነዚያ እስከ መች ድረስ አይነድባቸውም? ከአው ማዕተከ ላይለ አሕዛብ እለ ኢያእምሩከ በሕግ በአምልኮ በማያውቁህ በአሕዛብ ሰራዊት ላይ መዓትህን አብዝተህ አምጣባቸው። ወላይለ መንግሥት እንተ ይጸውዐት ስመከ ስምህን በማያመልክ በማያመሰግን በአሕዛብም ንጉሥ ላይ መዓትህን አብዝተህ አምጣበት። እስመ በልዕዎ ለያዕቆ ወአማሰኑ ብሔሮ ያዕቆብን በልተውታልና አገሩንም አጥፍተዋልና፣ ሰውማ ሰውን ይበላዋልን? ገንዘቡን ዘርፈውታል፣ አገሩን አጥፍተውታልና። ኤፍሬም ይበልኦ ለምናሴ ወምናሴ ይበልኦ ለኤፍሬም እንዲህ ይትዝክር ለነ አበሳነ ዘትካት የቀደመውን ኃጢአታችንን ዕዳ አትበልብን። ፍጡነ ይርከበነ ሳህልከ እግዚኦ አቤቱ ይቅርታህ ፈጥኖ ያግኘን። መገናኘት የጋራ ከሆነ ብሎ እንዲህ አለ እንጂ እናግኘው ሲል ነው። ገነት ይረክቦ ለብእሲ እንዲል እስመተመንደብን ፈድፋደ ፈጽመን ባለመከራ ሆነናልና ፍጡን ይርከበን አንድም ፈጽመን ባለመከራ ሆነናልና ርድአነ አምላክነ ወመድኃኒነ ድህነታችንን የምታደርግልን ፈጣሪያችን እርዳን። አንድም ፈጣሪያችን ረርተህ አድነን። በእንተ ስብሐተ ስምከ እግዚኦ ባልሃን አቤቱ እኛን አድነህ ስምህ ይመሰገን ዘንድ ከመከራው አድነን። ወስረይ ለነ ኃጢአተነ በእንተ ስምከ ስምየኒ መሐሪ ወመስተሳሂል ስላልህ ኃጢአታችንን ይቅር በለን። ከመ ኢይበሉነ አሕዛብ አይቴው ውእቱ አምላኮሙ አሕዛብ እስራኤል ፈጣሪ አለን ይላሉ። ፈጣሪ ካላቸውማ ለመቼ ይሆናቸዋል? አያድናቸውምን እንዳይሉን ወይርአዩ አሕዛብ በቅድመ አዕይንቲነ እኛ እኩሌታችን ሞተን የእኩሌታችንን ሞት በዓይናችን እንዳየን እንዳየን እነሱም እኩሌቶቹ ሞተው የእኩሌቶቹን ሞት በዓይናቸው ይዩ። በቀለ ደሞሙ ለአግብቲከ ዘተክእወ ስለፈሰሰው ስለ ባሮችህ ደም በቀል። አንድም የባሮችህ የመቃብያን ደም ስለፈሰሰ በቀል። ይባ ቅድሜከ ገሃሮሙ ለእሙኩሃን የታሰሩ የመቃብያን ልመና በፊትህ ይድረስ። ወበከመ እበየ መዛዕትከ እንደ ስልጣንህ ገናንነት መጠን ተሳሃሎሙ ለደቂቀ ቅቱላን የሙት ልጅ የሙት ልጆች መቃብያንን ይቅር በላቸው። ፍድዮሙ ለጎርነ ምስብእተ ውስተ ህጽሮሙ በጎረቤቶቻችን በአሞንና በሞዓብ እንዳይለያቸው እንዳይለያቸው አድርገህ ሰባት እጅ ፍዳቸውን አምጣባቸው። ትዕይርቶሙ ዘታዕይሩከ እግዚኦ አቤቱ የተገዳደሩህን ተግዳሮታቸውን አይተህ ንሕነሰ ዝከ አባግ አመርኤትከ እኛ ግን ወገኖችህ ነን። ከዚያውም ዘንድ የአብርሃም የይስሐቅ የያዕቆብ ልጆች ነን። አንድም የጥንተ ተገዥዎችህ የአብርሃም የይስሐቅ የያዕቆብ ልጆች ወገኖችህ ነን። ወንገኒ ለስምከ ለዓለም ለዘላለሙ ለስምህ እንገዛልሃለን። ወንነግር ስብሐቲከ ለትውልደ ትውልድ ጌትነትህንም ለልጅ ልጅ እንነግራለን። አንድም ወደፊትም ለዘላለሙ የምንገዛልህ ጌትነትህንም ለልጅ ልጅ ዘመን ስንነግር የምንኖር የጥንተ ተገዥዎችህ የአብርሃም የይስሐቅ የያዕቆብ ልጆች ወገኖችህ ነን።